ተረኛ ነው ሞተረኛ ነው። ሄሎ ቶማስ፣ ወይ ወይ የፒዛራማውን ኦርደር እንዴት ሆነልህ?
ያው አልታዘዘም። ደጋግሜ ሁለት ጊዜ አታዘዘልኝ። ሌላ ያስኩት ነው።
አረ እሳሳ ተሰርቷል፣ ኦርደሩ ተሰርቷል። ለእኛ ስንት ዶላር ተሰርቷል እያለችን ነው።
ተሰርቷል።
አዎ ተሰርቷል።
በቃ እመለሳለሁ። ሌላ ወደ ልጄ እየሄድኩኝ ስለሆነ እመለሳለሁ።
እሺ ሞተረኛ ነህ እንዴ?
አይደለም
እሺ እሺ ቶማስ